hello ጤና ይስጥልኝ ምን ልታዘዝ ቴሌቪዥን hello hello ጤና ይስጥልኝ ምን ልታዘዝ ቴሌቪዥን ኮከብ ዘጠኝ ሰማንያ አምስት መስመር አድርገው ይደውሉና ስድስት ቁጥር ይምቱ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉ አዎ ከዛ ስድስት ቁጥር
ኮከብ ዘጠኝ ሰማንያ አምስት ይችላል
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል ከዛ ስድስት ቁጥር ይምቱ